Hello ጤና ይስጥልኝ። እግዚአብሔር ይመስገን። Donkey Tube ነው ምን ልርዳዎት?
የስራ ማስታወቂያ አይቼ ነበር TikTok ላይ።
እሺ Donkey Tube ላይ ገብተው ሙሉ ቪዲዮውን ይዩትና ከቪዲዮ ስር ባለው link apply ያድርጉ።
ምን ላይ? YouTube ላይ?
እ፣ ዋናውን ቪዲዮ Donkey Tube ላይ ገብተው ይዩትና ከቪዲዮ ስር ባለው ሊንክ አፕላይ ያድርጉ። እሺ እናመሰግናለን።